የማይነጠለው ጠንካራው ፍቅርሽ ቆይ ልቤን አስደነቀው አሳጣው ትንፋሽ ቆይ የማይነጠለው ጠንካራው ፍቅርሽ ቆይ ልቤን አስደነቀው አሳጣው ትንፋሽ ቆይ የማይሆንልሽን ፊቱን በድንገት በፍቅር ይዘሽኝ የማይሆንልሽን ፊቱን በድንገት በፍቅር ይዘሽኝ ስትሄጂ ነው አሉን እኔኑ ትተሽ ስትሄጂ ነው አሉን እኔኑ ትተሽ የማይነጠለው ጠንካራው ፍቅርሽ ቆይማ ልቤን አዘነቀ አሳጣው ትንፋሽ ቆይማ የማይነጠለው ጠንካራው ፍቅርሽ ቆይማ ልቤን አዘነቀ አሳጣው ትንፋሽ ቆይማ እባክሽ ፍቅሬ ሆይ ነገር ይቅርብሽ በእውነቱ አስቢበት እባክሽ ፍቅሬ ሆይ ነገር ይቅርብሽ በእውነቱ አስቢበት ያሜ ባይገባን አሁን ምን አለበት አይ ያሜ ባይገባን አሁን ምን አለበት አይ የማይነጠለው ጠንካራው ፍቅርሽ ቆይማ ልቤን አዘነቀው አሳጣው ትንፋሽ ቆይማ የማይነጠለው ጠንካራው ፍቅርሽ ቆይማ ልቤን አዘነቀው አሳጣው ትንፋሽ ቆይማ የማይሆንልሽን ፊቱን በድንገት ሳፍቅር ይዘሽኝ የማይሆንልሽን ፊቱን በድንገት ሳፍቅር ይዘሽኝ ልትጅነዋሉ እኔኑ ትተሽ ልትጅነዋሉ እኔኑ ትተሽ